Company, ጤና ይስጥልኝ ዋኮም ሎርዶ ጤና ይስጥልኝ።
ሄሎ
ምስጋና ምን ልርዳዎት? ተመያ አይሰ- አይሰማም ይሰማል።
እና እንትን ነበረ ይሄ ከተ- ከዚህ ከቴሌብር ወደ ዘመን እንትን አድርጌ ተመዝግቧል ተብዬ እስካሁን ድረስ ግን የለም መፍትሄ የለም። እናትህ ምንድን ነው የምናደርግ? እኔ እንጃ ደውሎ መስመሩት ይቆረጣል። ተመያችን
ቋረጣል።
አዎ፣ አሁን ይሰማል።
አዎ ከዚህ እኮ ደውሎ እዚህ አስመስግቦ ነው የነበረው።
አስመዝግቤ ያለው እኔ ዓርብ ዕለት ያስመዝግቤ አስመዝግቤ ያለው እስካሁን ድረስ መፍትሄ የለም። አሁን መፍትሄ ብቻ ነው ያጣሁት።
እሺ፣ ደንበኛችን እስቲ ስሞትን ይንገሩኝ። ማን
አለም ማን አሉኝ?
አለም አለም አለም አዎ አለማ።
እቁባይ
እሺ፣ አንዴ መስመር ላይ ጠብቁኝ። ሌላ ደንበኛችን መስመር ላይ ስላስጠበቁት ይቅርታ። እ፣ በተደጋጋሚ ደውለው ነበረ ቀጥታ እህ።
ሆነ ከኛ እንደተፈታሉት ነው።
ምን አልሽኝ?
እዚህ ጋር ተመዝግቦ እንደማየው ከሆነ
አዎ በእኛ በኩል ምንም አይነት ችግር እንደሌለ ነው። ከቴሌብር ወደ ዘመን ነው አደላ ያስተላለፉት።
አዎ አዎ አዎ
እ፣ ቤቲንጉን ደውለው አናግረዋቸው ነበረ።
ዘመንም እንደዛ ብያቸዋለሁ። እነሱ ደግሞ አገ- እኛ እንኳን video conference አገናኝቻ የደወለች ተገናኝተዋል ከእነሱ ጋር እሺ አሁን እሱም እነሱ- እናንተ ጋር ነው እያላት ነው።
እናንተ ጋር ነው ችግሩ ነው ያሉት።
አዎ እናንተ ጋር እንደሆነ ነው እየነገራት ነው እንትና በእኛ በኩል ግን እዚህ ጋር successful ነው የሚለዋል።
እኮ እናንተ አይ አገናኛቸው እና የእናንተን ተገናኝቶ አውርቶ ነበር፣ ግን እናንተ site ችግር እንዳ- እንዳለ ነው የነገራት። አሁን
ከማን ጋር ነበረ እየተነጋገረው?
የዘመን የዘመን እንትን ነዋ የዘመን ደውዬ የላቸው እነዚህ ዘመኖችን እሺ ከእናንተ ጋር አገ- አገናኘኋት።
ከኛ ጋር እና ችግሩ ከኛ ጋር ነው ነው ያሉት።
አዎ አዎ አዎ አዎ ከአሪፍ ከአሪፍ ጋር ነው። እናንተ አሪፍ ላይ አይደላችሁ እንዴ? ከአሪፍ ጋር ችግር አሪፍ ላይ ነው ችግር ያለው እያለ ነው እሱ።
እሺ ደንበኛሽ ያንተን ይችላል አይጠብቁኝ። እሺ ደንበኛችን ያው በዚህ በኩል እኛ check አድርገን እነግራቸዋለን። ዛሬ ስራ ስላልገቡ ነው። ይሄንን ግን አዎ።
በእኛ በኩል አጣርተን መልሰን እንገኛለን ነገ ወይም እናሳውቃቸዋለን።
እሺ ጫዋሽ አመሰግናለሁ። እሺ እሺ ደንበኛችን ሌላ መረጃ ውስጥ ነገር አለ?